hello
ጤና ይስጥልኝ።
አዎ ብሬስ ይገኛል።
ማኪል ማዕድ ነው።
አዎ
እሺ፣ ከ IFP ነው እየደወልኩ ያለሁት። ሰላም እባላለሁ። ስል- POS machine ላይ transaction እያየን ስላልሆነ ያጋጠሞት ችግር ካለ ለመጠየቅ ነበር።
አዎ ባለፈውም ተደውሎ ነበር። በቂ የሆነ እንትን አልተሰጠንም፣ training አልተሰጠንም እና እ፣ እሱን ስላላወቅን እሱ መጠቀም አልቻልም። ገብቶሻል። አሁን ብዙ ጥያቄ አለ እውነት ለመናገር POS machine ግን training ኡ በደንብ የሆነ ሰዓት መታሳየን የሆነ ልጅ እንዲሁ ማለት ነው አጠቃቀሙን ስላላወቅን ነው እየተጠቀምንበት ያለ ነው። ስለዚህ በቂ- በቂ training ቢሰጠን እኛ ለመጠቀም ዝግጁ ነን። ስለዚህ ምንድን ነው አሁን የጎደለን ነገር training ለማግኘት ነው። በሱ ምክንያት ነው እየተጠቀምንበት ያለው ነው።
እሺ፣ ደንበኛችን ስሞት ማለበል ቤተልይ
በዚህ ስልክ ቁጥር ብንደውልሎት እናገኝልታለን አይደል? እሺ፣ እናመሰግናለን። መዝግቤ እናስተላልፍልታለን። እሺ፣ መልካም ቀን።